Good afternoon Capital ስፓትግ speaking ው ጤና ይስጥልኝ።
አብሮ ይስጥልን።
እሺ ከቴሌ ነበር የምደውለው። actually test ለማድረግ ነው ስልካችሁ ስለማይ እሺ test ይሄኛው ለማድረግ አዎ፣ ደውለን ነበር።
እሺ short code ኡ ላይ ነው የደወልኩትኝ።
አዎ።
ስለዚህ ይሄኛው ይሰራል።
ይኸው እንግዲህ እየሰራ ነው። አሁን ይኸው እሺ አንተ እሺ።
እያወራኸኝ ነው ለማለት ነው።
አይ ነው understand አደረኩኝ። አይ test እያደረግን ነው group call ም ስላደረግኩት ሌሎችም እየሰሙ ተስፎ አቤት እሺ አሁን ገባ አስገብቼ ነበር እሷን ወክላለሁ ለጊዜ